Hello
hello ሄሎ አቤት ሰላም አይሰማም? ሰላም እ ስራ እንትን ብሎብኝ ነው። ቲማቲም order አድርጌ ነበረ በዚህ ስልክ አስር ኪሎ አልመጣልኝም።
okay። እሺ መች order አደረጉ ትላንትና አንድ ለሌላው ቀርቶልኛል።
okay። አዎ የሞሉበት ሰዓት ይለያያል። ምናልባት group ኡን የሞሉበት ሰዓት ኧረ አንድ ላይ ነው የሞላሁት። እንደውም ድንቹን መጨረሻ ላይ ነው የሞላሁት፣ ግን ድንች ቀድሞ መጥቶልኛል።
okay። አዎ ምናልባት አዎ restaurant quality ስለሌለ ይሆናል እና ነገ ነው የሚደርሱት። ግን accept አልተባለም order ኡ
አ፣
ነገ ይመጣሉ።
ነገ ይመጣል አዎ ይመጣል።
እ እ ነገ ይመጣል።
እሺ እሺ እሺ አመሰግናለሁ።
እሺ መልካም ቀን። እሺ መልካም ቀን።